ጥለትሽ ያምራል ጥለትሽ ያምራል ጥለትሽ ያምራል ጥለትሽ ያየመቀነትሽ ያምራል ደጅሽ ያምራል ደጅሽ ያምራል ደጅሽ ያምራል ደጅሽ የምሰግዶሽ እስቲ እንዳሳሳቅሽ ከውፈለቅለቁ ከውፈለቅለቁ እንዳስተያየትሽ እንዳሰራረቁ እንዳሰራረቁ ደጋግሚ ልትገባው ቢሆንልኝ ዳን ከመደንገጥ ዋ ከመሳቀቅ ወይ ልትሰናበትሽ ወይም ዘይን ዝላቀ ከመባነስ ከስቶ ከማለናገስ ረንዴነሽ ረንዴነሽ ረንዴነሽ ረንዴነሽ የኔ አለኝታች አሜነሽ በጸባይሽ ትበልጫለሽ የሰው መውደድ ፍቅር ያለሽ በአቀራረብ ትበልጫለሽ የኔ ፍቅር ወደር የለሽ የኔ አለኝታ ቻለሽ ኦሆ ሽሩባቷ በደቀሽ ብር አልቦ ደመቀጠቀሽ ኦሆ ሲፈጥረም ያደላ ደመካ አይናማ አርጎ ስናማካ ሲያደንቀኝ ጭንቅለሽ ዋማለ ልቤ ማንችን አለ ፍቅር እያለ መውደድ እያለ የኔማ እያለ ሲያነሳሽ ዋለ ጥለትሽ ያምራል ጥለትሽ ያምራል ጥለትሽ ያምራል ጥለትሽ ያየመቀነትሽ ያምራል ጥበብሽ ያምራል ጥበብሽ ያምራል ጥበብሽ ያምራል ጥበብሽ ውብ አደራረብሽ ከሽሩባም ሽርብ ከጥበብ ደረቦ ከጥበብ ደረቦ እንዳንቺ ያላምራለ ምን ቢከላለቦ ምን ቢደራረቦ እስቲ አንቺው ኑሬበት በልቤ አዳራሽ ፈላሰሽበት ሁኝለት ምላሽ በኔ ሞት በሽጦሽ በዳዴሽ አስታውሽው ማታው ረግረጌና መንፈስ ናደሽ መኞሻል ቃኞሻል ይባኞሻል ቃኞሻል ካቀረቡ መቼ ያውቁሻል እንዲያወቀል ያነሱሻል ጽጌረዳ አበባዎች የኔ ያለ ይቅረበሽ ፍቅር ስሬ ፍቅራም ስሬ ነገም ዛሬ ተፈቀሬ ማን መስክር ማን ይናገር ያንቺን ጉዳይ ያንቺን ነገር ኦሆ ሽሩባቷ በደቀሽ በራል ወደ መቀደቀሽ ኦሆ ሲፈጥርም ያለና ደበቃ አይናማ አርጎ ሰካካ ሲያደቅሽ የበሽዋ አለ ልቤ ማንችን እያለ ፍቅር እያለ መውደድ እያለ የኔማ እያለ ያነሳሽ ዋለ